ያስጥልኝ አርፌ ለዚህ ምን ልርዳው?
ብር አስገብቼ ነበረ ቴሌብርና ከቢቴክስ game
እሺ
ተጫወቱ አልኩ። እምቢ እምቢ ኦንላይን አልኩ።
እሺ ደንበኛችን ቴሌብር በዚህ ቁጥር ነው የሚጠቀሙት?
አዎ
እሺ ሙሉ ስሞትን ይንገሩኝ።
ኤልያ ጸፍሳ ጉደታ።
ማን አሉኝ?
ኤልያ ጸፍሳ ጉደታ።
ማን አሉኝ? ደንበኛችን ኤልያ ጸፍሳ ጉደታ።